ጤና ይስጥልኝ ደውለውልን ነበር ተቋረጠ ደንበኛችን ከቢጃይ ነው የምደውለው
አዎ ዋቢ ማን ነው ያሉኝ ስሞትን ዋቢ ዋቢ ሙርጋ
እሺ ስልክ ቁጥር አሁን የደወሉበት ላይ ያጡ
አዎ ያት ነው ያዱ ነው የሚገኘው ቤቱ ቤቱ የት ነው የሚገኘው አካባቢው አካባቢ ፊናንስ ልዩ ቦታው ሸጎሌ መታጠፊያ ፊናንስ ፊናንስ ፊላንስ እሺ አዎ መድኃኒዓለም ማለት ነው ወደ ሸጎሌ መታጠፊያ ፊናንስ ህንጻ ሸጎሌ መታጠፊያ
እሺ ደንበኛችን ድራፍት ማሽኖት ነው አይደል የተበላሸው በረዶ አሊ ዛሬ ነው ያሉኝ
አ በረዶ በቃ በረዶ የያዘ ችግሮኛል ምንም በቃ የተበላሸ
እሺ ጥያቄው ተመዝግቤ ወደ ጥገና ባለሙያዎች አስተላልፌለታለሁ ሌላ ምረዳውስ ነገር አለ
የለም እሺ እና ተመሰግናለሁ እሺ ስለደወሉ እናመሰግናለን አገልግሎት ያልታሰብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ መልካም ቀን